እና ሪፖርት አሎ hello hello፣ ጤና ይስጥልን።
አብረሽ ነው።
ከ We Plus Solution ነበር የደወልኩት።
እሺ።
SL Car Rent ነው?
አዎ።
እሺ። ድርጅታችን አንድ app develop አድርጓል እና እሱ ውስጥ ከሀምሳ በላይ service ኦች አሉ። ከ service ኦቹ አንዱ ደግሞ car rent ነው እና እሱ ስር እንድትመዘገቡ ነበረ። በነፃ ነው ስትመዘገቡ።
እሺ። እኔ ማር እኔ አሁን ሆስፒታል ውስጥ ነኝ ያለሁት እና ሕክምና ላይ ነኝ ያለሁት። ስወጣ ትደውይልኛለሽ?
ስንት ሰዓት?
after a week አይ ቆያለሁ። አንድ ሳምንት ምናምን ቆይታ አይቀርም።
እሺ። በቃ ፈጣሪ ይማርክ።
እሺ